ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳው?
አራት ዘጠኝ ሰዓት ላይ ቻፓ ቆርጦብኝ እስቲ እየጠበቅኩ አልተመለሰልኝም።
እ፣ ገቢ ነው ያደረግከው አዎ ወደ ቤት ቤት account ክ?
አርጌ አው ቆረጠብኝ። ዜሮ ዜሮ ነው እሺ የ deposit message አልካህልናል ቴሌግራም ላይ ቆየሁ እኮ ዘጠኝ ሰዓት ጀምሮ
እ፣ ማን ነው ስምህ ቴሌግራም ላይ?
አሰግድ አራት ሊት የሆነ ነገር አድርጊ ይበናል እስቲ ቆይ ስምህን አላገኘሁትኝም። አሰግድ ካሳ ነው።
ካሳሁን አዎ።
እሺ እሺ ዛሬ ለ- ደረሰ?
ለቻፓ እዩ ለእንትን ነው እ፣ system fail አድርጎባቸው ስለነበረ ነው። እሺ አሁን ግን እያስገቡ ነው። so ተራ ሲደርስ ያስ- ያስገቡልሃል። ለቻፓ ግን አሳውቀንልሃል፣ ልከናል። text ኡንም ተልኳል?
የሲቪ ቁጥሩን እ፣ ለእነሱ አዎ አሳውቀናቸዋል።
ይደርሳል አሁን ዛሬ ልጠብቅ
አይ ነው እንደዚህ ብዬ መወሰን አልችልም፣ ግን አሁን ማስገባት ጀምሯል። for sure ይገባል።
እሺ እኛ ስላሳወቅም ማለት ነው። ትንሽ ብቻ ታገስ።
እሺ እሺ sorry በጣም